Hello
አቤት እኔ ስልህ
አይ እንትን ምዝገባ ምናምን ሲባሉ ስማሁት ቅድም። ምን አይነት ምዝገባ ነው?
አክሲዮን ነው እ፣ መመዝገብ ፈልገው ነው።
አ
እሺ አሁን ስምና ስልክ ነው የምንመዘግበው። ሐምሌ አንድ ላይ ይጀመራል። ሐምሌ አንድ ላይ እንደውልሎታለን። ስሞትም አልበል
ስምን ፍቅር እባላለሁ።
ፍቅሬ፣
አ ይሄ የእርሶ ስልክ ነው?
አ እሺ ማስታወቂያውን ከምን ላይ ነበር ያገኙት?
አሃ ማስታወቂያውን ከምን ላይ ነበር ያገኙት?
መታወቂያ ከምን ላይ ነበር ያገኙት? ከሬዲዮ ነው ከቲቪ ነው?
አይ ከሬዲዮ ነበረ ሰማሁት።
እሺ ሐምሌ አንድ ይጀመራል። እንደውሎታለን።
እሺ እሺ እሺ መልካም ቀን።
እሺ